ተጨማሪ ከዚህ የሚሰሩት ሀሳብ
hello
hello ጤናስጥልኝ
አብሮ ይስጥልን ዩቲዩብ ነበረ የምንወደው።
ደስ ይኸውልሽ ለ- ለመመዝገብ ነበረ ወጌሻ።
በአካል ነው በኦንላይን ነው?
አይ በአካል
የአካል already class ተጀምሮ እሱ ነው እንትን ስንደውልላቸው አላነሳቸውም። እኛ የመጨረሻ ቀን ትናንት ነው። እኔ መማር የምችለው በ- የምፈልገው በአካል ነው ውዴ።
እሺ፣ መረጃ ጠይቀዋል አሉት ለትምህርቱ መረጃ ምንም የጠየኩት የለም። መማር ስለፈለኩ ነው የኔ እናት። ምን መረጃ እንደሆነ አንቺ ስጭኝ።
እሺ፣ ቦታው ሲኤምሲ ሚካኤል ነው በአካል የሚሰጥበት አ
ሲኤምሲ ሚካኤል ከአስራ አንድ ሰዓት እስከ አንድ ተኩል ነው class ኡ የሚሰጠው።
እሺ
እ፣ አጠቃላይ የምትማሩት ለሶስት ወር ያክል ነው።
እሺ
እ፣ ክፍያው አስራ አምስት ሺህ ብር ነው።
እ
አስራ አምስት ሺህ ብር ነው ክፍያው ለሶስት ወር።
እንዴ አስር አልነበረ የኔ ልጅ?
አዎ ልክ ነው። ት- እሱ ቅናሽ ላይ ነበርን፣ በነፃም ነበረን፣ ቅናሽም ነበረን። እነሱ አልፈዋል፣ ለዛ ነው።
እነዚህ ድሎች አለፉ።
አዎ እሺ
ለዛ እሺ።
ነው። አስራ አምስት ሺህ ብር ነው።
በምንድን ነው የምመዘገበው የኔ እናት?
አሁን መመዝገብ ይችላሉ። እ፣ ከቻሉ አስራ አንድ ሰዓት ዛሬ መገኘት ይችላሉ፣ ክፍያውን ካጠናቀቁ።
እሺ
ሰባ አምስት ቤት ስልክ ቁጥር ያውቃሉ?
እ
የዶንኪ ቲዩብ አሁን ልመዝግቦት ወይስ?
ቆይ መልሼ እንደው ቼክ ላድርግ ቴሌ ብር ላይ ካለ እንድልክልሽ እሺ እሺ